ጤና ይስጥልን Hello Visa ለምነሽ ነኝ። እባክዎትን ምን አይነት የጉዞ መረጃ ልስጥዎት?
የአሁኗ ልጅ ነኝ።
okay። ምን ነበር ጥያቄዎት? ደንበኛችን ሌላ ሰው ጋር ነው የጠራው transfer ሞያ አለ።
ፓስፖርት
ፓስፖርት ነው። okay። እሺ ፓስፖርት አሁን ላይ በአካል ቢሄዱ የተሻለ ነው። ካለበለዚያ ደግሞ ኦንላይን ላይ የሚያስሱበትን website እነግርዎታለሁ።
እሺ።
ስለዚህ እ እየጻፉ ነው? እስክሪብቶ ምናምን አዘጋጅተዋል?
አዎ አዎ።
እሺ። Ethiopian passport service በሉ።
ኢትዮጵያ
ፓስፖርት ሰርቪስ ፓስፖርት ሰርቪስ።
ሰርቪስስ መጨረሻው S አለ።
እሺ።
ሰርቪስስ ዶት ጂኦቪ
ዶት ጂኦቪ
ጂኦ ቪ አዎ ዶት ኢቲ
ዶት ሲቲ ኢቲ አዎ እዚህ ላይ ማስያዝ ይችላሉ። early ደግሞ ጠዋት ጠዋት ሞክሩት። busy ስለሆነ ላይከፍትልዎት ይችላልና ጠዋት ጠዋት ሞክሩት። ካለዛ ደግሞ በአካል ሄደው ኢሚግሬሽን ማስሞላት ይችላሉ፣ ማስጨረስ ይችላሉ።
እሺ እማዬ፣ እሺ እሺ ተጨማሪ ጥያቄ አለዎት?
የለኝም፣ ይሄው ነው።
እሺ Hello Visa ስለደወሉ እናመሰግናለን። መልካም ቀን ደንበኛችን።
እሺ እኛም እናመሰግናለን ስለተባበሩ።
እሺ